ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አብሮ ይስጥልኝ። Donkey Tube ነው።
አይ አንተን እዚህ ለመግባት ነበር ድሬዳዋ ነን እና እንዴት ነው ቦታ የሚያዘው ውዴ?
አሁን ልመዝግቦትና ትኬቱን እዛው በቦታ ያገኛሉ።
እና እንትን ይቻላል አሁን አዎ ይቻላል። ስሞትን ማን ልበል
አየሽ ዮርዳኖስ
ዮርዳኖስ ማን
ኃይሉ ግን ልጆቼ ናቸው የሚገቡት። ችግር የለውም። አ?
ለልጆች አለን ግን ከአስራ ሶስት አመት በታች አይቻልም።
ውይ ውይ በቃ ልጁ ገና ዘጠኝ አመቱ ነው።
እሺ የህፃናት አይደለም ፕሮግራሙ፣ stand-up comedy ነው። አዋቂዎች ያው ለመዝናናት እሺ፣ አመሰግናለሁ የኔ ውድ